ማን ይገባል?
Hello ሰላም ጤና ይስጥልን።
Hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም እ አዲስ እንትኖችን እና ስለ አገልግሎቱ ማወቅ ፈልጌ ነበረ።
እሺ፣ application ኑ download አድርገዋል?
Okay application ነው ገና ምንም አውቀው ነገር የለኝም።
Okay፣ Okay፣ አዎ።
እሺ በ application ከዛ ነው ማዘዝ የሚቻለው group ሶስት ሶስት እየሆኑ ChipChip እሺ Chip የሚል application download ያድርጉና እሺ ከዛ በ group አዲስ group እየከፈቱ create group እያሉ የሚፈልጉትን product መርጠው group create እያደረጉ ሶስት ሶስት ሰው ነው የሚያስፈልግ።
Group creating ከማውቀው ሰው ጋር ነው ወይስ?
አዎ ከሚያውቁት እርሶ location አካባቢ ያለው
Okay እሺ እርሷን ከከፈቱ ሁለት ሰው ጋር share ያደረጉትና በቴሌግራም እ፣ ሁለቱም እርሶ ጋር ይቀላቀላሉ ማለት ነው።
እነዛ ሰዎች ቴሌግራም ከሌላቸው ከሌላቸው እዛ application ላይ ገብተው የእርሶ ስም እኔ ሲያገኙ እንደ ሶስት ማዘዝ አልችልም።
ሶስት የተለያየ ሰው መሆን አለበት። ለእርሶም ቢፈልጉት ሶስት አዎ።
የተለያየ ሰው ማስገባት አለቦት። ከአንድ ኪሎ ጀምሮ የፈለጉትን ያክል ማዘዝ ይችላሉ። ዋጋውም ቅናሽ ነው። Drive delivery ም በነፃ ነው።
አዎ፣ okay እሺ በደንብ እንትን የሚሆኑልዎት አውርጄ Application ልደውልና ያውርዱና- ትነግሪኛለሽ።
አዎ፣ እሺ እንደዚህ Actually እየወረደ ነው። Almost አርባ ገባ አርባ ሀምሳ ገባ
አለቀ። ችግር የለውም።
ያለሽ almost በቃ የሀምሳ ምናምን አለፈ።
Okay እሺ፣ ልደውልሎት እኔ
ደስ ይለኛል።
እሺ።
በቃ ሁለ ያው almost ለነገሩ አለቀ። አሁንም እያወራሁሽ አዎ፣ Load ደ- እያደረገ ነው እንትን ለማድረግ አዎ።
አዎ ካርድ ይበላል። እኔ ልደውልሎት መልሼ አዎ፣ እሺ እሺ እሺ thank you እግዚአብሔር ይስጥ።